ሄሎ ጤና ይስጥልን። መርሐባ ተርፌስ
ቲክት ባስ መቀየር ፈልጌ ነበረ። የጠዋት ሁለት ሰዓት ነበረ የቆረጥኩት። ስለዚህ ወደ ጠዋቱ አራት ሰዓት እንዲተላልፍልኝ ፈልጌ ነው።
እሺ፣ አንድ ደቂቃ መስመር ላይ ጠብቅልን። check እናደርጋለን። ይቅርታ፣ ቲኬታችን ሞላ። ሌላ ጊዜ ሞክሪ።
እሺ፣ ስንት ሰዓት ክፍት አለ?
ሐሙስ ከሰዓት ታገኛለች። አራት ሰዓት ላይ የሚመጣ መኪና።
እሺ፣ አመሰግናለሁ።
እሺ